Este señor favor, ¿cómo lo toca? Muy bien, pero este- Hello, Hello. Hello.
hello,
Hello. አይሰማም?
ይሰማል?
ሰላም ነው?
ሰላም።
አለ። እንትን እ፣ ስለ ወገብ እንትን ልጠይቅሽ ነበረ።
ምንድን ነው?
እ፣ ወገቤን ያመኝ ነበርና MRI ምናምን ተነስቼ
እ፣
እ፣ ምንም የጡንቻ መሸማቀቅ ነው ምናምን ብሎኝ የሆነ መድኃኒት አዞልኝ እ፣ እንትን ብሎ የነበረ ትቶ የነበረ ግን አሁን በጣም ያመኛል። MRI ላይ ግን ምንም አይነት ነገር አያሳዩም። Spinal cord ሽም ምንም እ፣ በቃ ጤነኛ ነሽ ምናምን ብሎ ነበር ግን እ፣ በጣም ያመኛል በቃ እድሜሽ ስንት ነው?
እ?
እድሜሽ ሰላሳ ሰላሳ ሰላሳ ፊዚዮቴራፒ ሞክረሻል?
ፊዚዮቴራፒ አልሞከርኩም። MRI ተመርመሪ ብሎኝ ታይቼ ውጤቱ ምንም ነገር አያሳይም አለኝ። አዲስ አበባ ድረስ ሄጄ አዎ እኮ ፊዚዮቴራፒ ለህመሙ ፊዚዮቴራፒ ብትሞክሪበት ለውጥ ይኖርሻል።
okay፣ የጡንቻ መሸማቀቅ ምናምን ወገብ ላይ አለ እንዴ?
አዎ የጡንቻ ጡንቻ መሸማቀቅ የሚሆን እንትን አለ ነው ፊዚዮቴራፒ አለ።
okay።
ይህ- ማንኛውም እንትን እ? እኔ አዳማ ነኝ ያለሁት።
አ- አዳማ okay። አዳማ እዛ አካባቢ ወይ ፊ- ሌላ ፊዚዮቴራፒ ይኖራል። እኛ አዲስ አበባ ነው ያለነው።
okay። ስለዚህ ፊዚዮቴራፒ ባረግበት የተሻለ ሊሆን ይችላል።
ስለዚህ አዎ አዎ ነው።
እሺ፣ በቃ እሺ፣ አመሰግናለሁ።
ሌላ ምረዳሽ ነገር አለ?
አይ ሌላም መስረጂ ነገር የለም። በቃ እሺ፣ ቁጥሩን አመሰግናለሁ።
እ፣ ከምን ላይ እንዳገኘሽ ትነግሪኛለሽ?
እ?
ቁጥራችንን ከምን ላይ እንዳገኘሽ
ከእንትን ላይ ነው ያገኘሁት ከቲክቶክ ላይ።
ቲክቶክ ላይ። እሺ። ስለደወሉ እናመሰግናለን። መልካም ቀን። hello